እየተጨነኩኝ በናፍቆት እየተጨነኩኝ አልሞታም ተቸገርኩኝ መቻየሽኝ እኔ እየታረስኩኝ አልሞታም ተቸገርኩኝ መቻየሽኝ እኔ እየታረስኩኝ የኑሮ አድማቂ የጦቴ መካሻ የጦቴ መካሻ የብቸኛ ቅርሴ ያዘኔ መረሻ ያዘኔ መረሻ ምነው አጨለምሽው የኔን መጨረሻ የኔን መጨረሻ እንግዲህ ለምኔ ትድላና ደስታ ትድላና ደስታ ሕይወቴ እስከ ስቃይ ብትታገኝ ፋታ ብትታገኝ ፋታ እጅና እግሬ ታስሮ ታጥሮ በትዝታ ታጥሮ በትዝታ ባየሽ የለኝ ወደ ማታ እንቅልፍ የለኝ አሞኝ ስንገላታ ባየሽ የለኝ ወደ ማታ እንቅልፍ የለኝ አሞኝ ስንገላታ አሞኝ ስንገላታ አሞኝ ስንገላታ አሞኝ ስንገላታ አሞኝ ስንገላታ በትዝታ ነው በትዝታ በትዝታ ነው በትዝታ በትዝታ ነው በትዝታ በትዝታ ነው በትዝታ እየናፈቆኝ ጎብል እያልኩኝ እየተሰማኝ ሆዴ እየታመምኩኝ ብቻዬን እየተጨነቅኩኝ ተስፋ ቆረጥኩኝ እኔስ እየናፈቅኩኝ የሀሳብ ጀልባ ሆዴ እየቀዘፍኩኝ በናፍቆት እየተጨነቅኩኝ አልሞታልን ተቸገርኩኝ መቻየሽኝ እኔ እየታረስኩኝ አልሞታልን ተቸገርኩኝ መቻየሽኝ እኔ እየታረስኩኝ በስምሽ የማር ስልሽ ሃይማኖቴ ስልሽ ሃይማኖቴ እንደ እምነት ያጥብቄ አዝየሽ ባንጀቴ አዝየሽ ባንጀቴ ትርፌ ጸጸት ሆኗል አግኝቼሽ ማጣቴ አግኝቼሽ ማጣቴ ወዶ መለየቴን የውስጤን ቃጠሎ የውስጤን ቃጠሎ መቁሰሌን መድማቴን ወደ ሁሉን ችለው ወደ ሁሉን ችለው ለማኔ ተንፍሰው ይሰማኛል ብሎ ይሰማኛል ብሎ ይሰማኛል ይሰማኛል ብቸኝነት ከእሱ ያርቀኛል ይሰማኛል ይሰማኛል ብቸኝነት ከእሱ ያርቀኛል ያብከነክነኛል ያብሰለስለኛል ያብከነክነኛል ያብሰለስለኛል ይጨንቀኛል ይጨንቀኛል ዋ ዋ ይጨንቀኛል ይጨንቀኛል